አግባን አግባ እዚህ ጋር ቆመን
ሄሎ ጤና ይስጥልን ቢት ቤት
ሰላም ነው። እንዴት አደራችሁ?
እግዚአብሔር ይመስገን።
አለን አለን። አሁን ከስራ ቦታ ደውለው ነበር። ሀምራዊ መቶ ሰላሳ ሁለት አዳማ ኮሌጅ መቶ ሰላሳ ሁለት ሀምራዊ መቶ ሰላሳ ሁለት ተስተካከልን። የገዛ ደንበኞች ደውለውልኝ የስራ ቦታ እባክሽን ኬንዮና ስፔኑን በአንድ ቴሌቪዥን አመጣባቸው።
ኦኬ ቴሌግራም ላይ እያወሩ ነበረ።
እ?
እነሱ ቴሌግራም ላይ አ፣ ወርተው ነው።
ቴሌግራም ላይ እንትን እያሉ ነበር። አሁን ደንበኞችና እንግዶች ደውለውልኝ ነበር። እባክሽ እሺ ማን ልበል ካሻረ ስም የምታወራለች ሰለሞን ቦጋለ ነኝ። ሰለሞን ነው። አይ ቴሌግራም ላይ እያወሩ ነው የነበረችው ልጅ
ፌቨን ትባላለች።
ፌበን ኦኬ አዎ